ጤና ይስጥልኝ Hello Visa አሜሪካ ነኝ። በኮሚኒቲ ጉዞ መረጃ ልስጥ።
ወደ ውጭ ለመሄድ ፈልጌ ነበርና እሺ
እና በእናንተ በኩል ምን አለ ብዬ ነው የሚ- የሚያስኬድ ነገር አለ?
እሺ እኛ ወደሚሄድ ወዳሰቡበት ሀገር ምን እንደሚያስፈልጉት ማሟላት ያለቦትን document ኦች ራሶት በራሱ apply ማድረግ እንዲችሉ መረጃ እንሰጦታለን ደንበኛችን።
okay መረጃ ነው እንጂ የምትሰጡት የሆነ እንትን ነገር አታስይዙም አይደል?
አዎ ጉዳይ አናስፈጽምም፣ ግን ራሱ ምንም ወጪ ሳያወጡ ጉዞትን ማስተካከል እንዲችሉ መረጃ እንሰጦታለን ደንበኛችን።
okay እሺ አመሰግናለሁ።
Hello Visa ስለደወል እናመሰግናለን። መልካም ቀን